ጤና ይስጥልን። ልጅ ኢትዮጵያ ቤት የሚኘማከሙ ለብሳት ባትሽን የመቤት ኦክሲጅን አልቆብን ግን ሳምንት ከተገጠመ ለምን ምክንያት እንደሆነ ካገጣጠማቸው በቃ ተንፍሰውን ባዶ ነው ይናት።
እሺ እሺ፣ እባክዎትን የቢጫ አይዲዎት ይነግሩኛል፣ እመዘግብልዎታለሁ።
ሰላሳ ሁለት ዜሮ አራት ሲል ነበር ነው የምነግርሽ።
እሺ፣ ቆይ አንዴ በስልክ ቁጥሮት ልዩልዎት እና ቲን ነምበሩን ይንገሩኝ። እሺ ደንበኛችን
ንግድ ፍቃዱ ላይ ቆሽ መኪና እሱ ጋር ለቲን ነበር አቲን ነበር አይልም መልሼ ደውል እናት ላውጣናል እሺ ይቻላል።
ይኸው መስኔ